እኮ ቁጭ ስንል ደስ አይላቸውም፣ ጨንቃቸው። Hello መልሼ ደወልኩልዎ ከቺፕቺፕ እሺ መቅደስን አውርቻታለሁ። እኔን አልነበረም ያገኘችው፣ ለዛ ነው ይቅርታ በጣም ብላለች። እና ስልክ አረ፣ ቁጥሮትን ችግር የለም።
ሰጥቻታለሁ፣ refund ታደርግልዎታለች።
ችግር የለም። እሺ እናት።
እሺ እርሶ የት አካባቢ ነው ያሉት?
እኔ እንኳን አሁን ወደ ሀና ማርያም አካባቢ ሀና ማርያም። ስለዚህ ወደዛ አሁን እርሶ ሰው አያገኙ
ምን ሌላ እንትን ለማለት ነው።
እ create አድርገው maybe ችግር order የለም።
ማድረግ ከፈለጉ በቃ ስፈልግ ችግር የለም። create እሺ አደርጋለሁ።
ደውሉልን። እሺ እሺ እናት፣ እሺ አመሰግናለሁ።
እሺ እናመሰግናለን። መልካም ቀን